ደህና ስለምን ነበር?
ሰላም ነው፣ እግዚአብሔር ይመስገን። ደህና ናችሁ?
እግዚአብሔር ይመስገን።
የሆነ ሁለት ሺህ አስር double ገቢና ናችሁ መኪና ፈልጌ ነው።
Hilux ኡን
Hilux wow።
አዎ አለን።
እ፣ እኔ ደግሞ ያለኝ ሁለት ሺህ አስራ ሁለት ኢጎ mini ነው።
እኮ ይዘውት ይምጡና እንየዋ መኪናውን ሊቀይሩና Okay። እ፣ ሊ- አዎ እኮ ይዘውት ይምጡና መስቀል ፍላወር branch ኣችን ነው የሚገኘው። መስቀል ፍላወር branch ይምጡና እንየው መኪናውን።
Okay። እት- እሺ። እና ዋጋ ስንት ነው የሚባለው? እሱ አራት ነጥብ ስድስት
አራት ነጥብ ስድስት ባንክ ይመቻቻል አይደለም?
አንድ ነጥብ አምስት ባንክ ይወጣል።
አይ